እሷም በእኔ ብታደርግ ይሰራል። በእኔ ስልክ join አይሰራም። በቃ በሌላ ሰው አድርጌ ይሻላል።
ሄሎ ሰላም ነሽ ማሪ?
እግዚአብሔር ይመስገን።
ከቤት ቤት ነው የምደውልልሽ።
እሺ
እንትን redeem ልልክልሽ ብዬ አዳርጊን እስኪ ስልክ ቁጥር ልስጠሽ እና
አ እኛን አዳርጊና እንዲገባልሽ እንትኑ ትኬቱ አ እሺ ዜሮ ዘጠኝ
እ እስኪ እስኪ ማለት ያለ ፕሮፌሰር አራት ወር እኔ እንጃ ቆይ ቼክ አላረኩትም። ቤትሽ አንዴ ተስብሽ እንትን እሺ፣ አየት ንገሪ።
እንዴ
ንገሪ። ሄሎ ሄሎ ወይ ዜሮ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ ሰላሳ አንድ አዎ አዎ እሺ ሀይቤና ልክልሻለሁኝ።
እሺ እሺ እሺ መልካም ቀን።